ጤና ይስጥልን። ቤት ቤቴ ነው የምንረዳው።
የእንትን ቦነስ አሉ የለውም የሚለውን ለመለየት ነበር።
እሺ ንገረኝ።
አስር አስር
ስልሳ ዘጠኝ ስልሳ ዘጠኝ አስራ ሁለት እ እ አስራ ሁለት አስራ ሁለት ዜሮ አራት ዜሮ አራት አርም አል- ለቀውልሃል። እሺ check አድርግ።
ስንት ብር ነው የሚለው?
መቶ ሰማንያ ብር።
እሺ።
እሺ መልካም ቀን